ጤና ይስጥልን Best Bet ረድኤት ነኝ። ምን ልርዳው?
አብሮ ይስጥልን። Hello Hello፣ አቤት።
ቦነስ ለማየት ፈልጌ ነበርና እሺ፣ cashier ኮዱን ንገረኝ።
እሺ፣ አስራ ሶስት አስራ ሶስት
ዜሮ ሶስት ዜሮ ሶስት
ሰላሳ ሶስት ሰላሳ ሶስት
ሰማንያ ስድስት ሰማንያ ስድስት እሺ እ ሶስት ጨዋታ ነው ቀይ የበራው ቦነስ የለውም።
እሺ እሺ